ልከሽልኛል?
ጤና ይስጥልኝ ከኢቴስን የደወልኩሎት
እሺ አሁን የደወሉበት መጨረሻው አስራ ስምንት አስራ ስምንት ቴሌግራም ላይ ሊወጣልኝ አልቻለም። ሌላ ስልክ አሎት ወይ? ስልክ- ኦኬ ስልክ በዚህ ስልክ- እና ሀይሉኛል ወይ ከሌሎት ሌላ ኦኬ ይሄ ስልክ እናንተ ነው? በዚህ እንትን ልበል ቴሌግራም አዎ፣ ልንገሩት ቁጥር ዜሮ ዘጠኝ አርባ አራት ቆይ አንዴ አርባ አራት ሀምሳ አራት
አምሳ አራት
ስልሳ ስልሳ ሀያ ሁለት ሀያ ሁለት አሁን ይላኩልኝ። እሺ አሁን አሁን እሺ